ሄሎ ሄሎ ደሞዝ አቤት አቤት hello አልፈረምክም አይደለ? order አልፈረምክም አይደለ? ሪቦኔ አዎ customer ደውሎልኝ ነበር አመጣው እዚህ አይ አለ በቃ cancel ይሁን እሺ፣ ሆኗል። ስለዚህ ትተህ ውጣ፣ አትፈርም።
cancel ይሆናል አዎ cancel ይሆናል። ቆየብኝ ብለህ ደውለህ ነበር አይደለ? ምግብ ቤት አልደረሰ አይ አዎ በቃ አምስት ደቂቃ ምናምን ላይ ነበረ እኮ በቃ አስር ደቂቃ ከአስር ደቂቃ በላይ ነው ብላኛለች፣ ደውላልኛለች። ስለዚህ ትተህ ውጣ፣ እንዳትፈርም እሺ። ደሞዝ እሺ እሺ እሺ፣ አዎ፣ ካንስል እሺ